ሄዳውንና ምን ሰዓት ነው የምንገዛው? በምዛና ይበ ብንግ ከችን የተጫወት በአሁኑ አለ ኔትወርክ እንዲ ብሎ ነበር። ሄሎ ሄሎ፣ ጤና ይስጥልን።
ሰላም፣ እንዴት ናችሁ?
ሰላም።
ቆይ አንድ አስቁሚ። እቃ አዘን መጥቶ ነበር፣ ግን ያዘዝነው እቃና የመጣው አንድ አይነት አይደለም። በቀደም ነበር የመጣችው አዘን ምን ነበር?
ሽንኩርት ባለ ሰላሳ ዘጠኙን አዘን ባለ ሀያ አራቱ ነው ምናምን ነው የመጣው።
በዚህ ስልክ ነው order የተደረገው።
አኒ ቆይ አንዴ ጠብቅ በይው፣ አንዴ ቆይ በይው።
ነው በሰላማዊት ነው።
አዎ በሰላማዊ ሀያ ስድስት kg አይደለም የሰላሳ ዘጠኙን ነው order ያደረጉት።
አዎ ግን የመጣው ባለ ሀያ አራቱ ነው መልሰነዋል።
ምን የተበላሸ ነው
አይደለም። አሁን ይለያያል እኮ አይነቱ ይለያያል። ይሄ እኮ የምትወራው ሽንኩርት ነው።
Okay እሺ፣ ይቅርታ በጣም እሺ። ለነገ እንላክሎት። አሁን መልሰዋል። ሙሉ ዝግ ነው፣ መስሪያ ቤት ነው። መስሪያ ቤት እኮ ዝግ ነው።
እሺ፣ ለመቼ እንላክሎት?
ለዛሬ ከሰዓት አይደርስም።
ለዛሬ አይደርስም።
ቅዳሜ ጠዋትስ?
ቅዳሜ እንልካለን።
ቅዳሜ ግን
Hello፣
ብሩን መመለስ ይቻላል እንዴ?
ይቻላል።
አዎ በቃ ብሩን ይመለስልን።
እሺ እሺ።
Almost ከሳምንት በላይ ነው የጠበቅነው። ስለዚህ ብሩ ይመለስልን።
እሺ እሺ። ዛሬ እንመልሳለን።
ስለዚህ ዛሬ ይገባል።
አዎ እንጠብቃለን ዛሬ።
እሺ እሺ። መልካም ቀን